አሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቪዲዮ ኢትዮጵያ ነው የምንደውለው። ደንበኛችን አሁን ደውለውልን ነበር።
እሺ አዎ፣ አዎ።
አዎ የጥገና ባለሙያዎች እዚህ ጋር መጥተው እንደነበረ ነው የሚያሳየው። ምናልባት እርስዎ ሳይኖሩ መጥተው ከሆነ ያጣሩልኝ።
ከመጡ ታዲያ ምን መፍትሄ የፈጠሩ? እንዴት ነው? እኔ አላየኋቸውም። በርግጥ
አዎ አይ አዎ።
ምናልባት መጥተው አይ መምጣት አለመምጣታቸውን እንዲነግሩኝ ነበረ። ምክንያቱም እዚህ ጋር ታየ ሄደው እንደነበረ ነው እና እ።
ሄደው ከነበረ ደግሜ መዝገብ ማስተላለፍ ስላለብኝ እርስዎ በሌሉበት መጥተው ሆነ።
ቆይ መልሼ አጣራና ደውል አንዴ እሺ እሺ አመሰግናለሁ።